ሄሎ ሄሎ ይሰማል ይሰማል።
የሆነ ሰዓት ላይ ደውዬ ነበር ጠዋት አካባቢ እና በቴሌብር transaction አድርጌ ቀርቶብኝ ነበር እና ከቴሌብር ላይ ማን የ transaction ልበል?
አንዋር
እሺ አንዋር እ፣ ልካ- ከቴሌ ብር
ልክ ያለው አሁን ላኩልኝ እሺ፣ የትም እመዘግብሎታለሁ
እ?
እመዘግብሎታለሁ case ኡን አስተላልፈዋለሁ።
እሺ ልክ ያለው አይ ቴሌ አሁን ቴሌግራም ላይ አሁን የሆነ ፋይል ልክ ያለው ከቴሌብር ላይ